ጡት ምናምን በቃ በቃ እላለሁ።
ሄሎ ስፖርት ነው እባክህ የምንለቀው።
ሮሎታ ልኬልሽ ነበረ።
ሮቤት ነበር አዎ ሚስ- ለቴሌግራም ላይ ላክልኝ ብለሽ
በዚህ ስልክ ነው የላኩት።
በዚህ ስልክ አዎ በዚህ ስልክ አዎ እሺ፣ አንዴ ጠብቁኝ።
እሺ
ተልፎሎታል። መልስ ስናገኝ እናሳውቆታለን።
ተላልፏል።
አዎ እስከ መቼ ይቆያል? ታዲያ ይቆያል።
እርግጠኛ መሆን አልችልም። አንዳንድ ጊዜ ይቆያል።
እሺ